Hello አቤት አይሰማም? ጤና ይስጥልኝ።
ይሰማል አብሮ ይስጥልን
Hello
አቤት አቤት ይሰማል እ፣ ሜላት እባላለሁ ከዶክና ሪል ስቴት ነበር እ?
ምደውለው።
እ?
ሜላት እባላለሁ ከዶክና ሪል ስቴት ነበር ምደውለው።
ከየት ከየት ዶክና ሪል ስቴት
እሺ ምን ልታዘዝ እ፣ ፍላጎቱ ካለ የተወሰነ መረጃ ልሰጥህ ነበር።
እ? እ?
ፍላጎቱ ካለ የተወሰነ መረጃ ልሰጥህ ነበር።
ምን ካለ ፍላጎቱ
አ፣ ፍላጎቱ አሁን እ፣ ቀዝቅዘናል
እ? ለምን?
አሁን ደክመናል ደክመናል አሁን
እሺ መልካም ቀን።
እሺ አሜን።